ሁለተኛው ጉዳይ hello፣ ሰላም ጤና ይስጥልኝ።
ጤና ይስጥልን።
አቶ ታምራት አቤት።
ከዊ ፕላስ ሶሉሽን ድርጅት ነበር ምደውልሎት።
እሺ፣ ባለፈው አውጥታችኛል መሰለኝ በሌላ ስልክ።
okay፣ ደውዬሎት ነበር።
አዎ፣ ተደውሎልኝ ነበረ።
እሺ፣ ተመዘገቡ?
አሁን አውርጄዋለሁ። የራይድም driver ነኝ፣ okay፣ እጠቀምበታለሁ፣ ሞክረዋለሁ።
እሺ፣ እሺ።
provision አሁን ከ- ከመቼ በኋላ ነው የሚጀምረው?
አሁን ላይ ስራ ጀምረናል። ቁጠባው ደግሞ ከኛ ጋር document ኦትን አሟልተው ስራ ሲጀምሩ ወዲያው ይጀምራል።
okay፣ እንትን አለው ምን የሚቆረጥ percent certificate እ እ percent ስ እንዴት ነው የሚ- እንዴ- የሚቆረጥ ተጀምረዋል? መቆረጥ አዎ አዎ ከእያንዳንዱ trip ላይ አስር percent ነው የምንቆርጠው። ከዛ ላይ አራቱን percent መልሰን ለአሽከርካሪዎች ለእናንተ ነው የምንቆጥበው።
credit ስ እንዴት ነው የሚሞላው?
credit በሲቢኢ ብር እና በቴሌ ብር መሙላት ይችላሉ። እ፣ ለማንኛውም ምናልባት ሲ- download አድርገውት ሲመዘገቡ ካስቸገሩት የቴሌግራም ቁጥርም አለን። እሱን text ላድርግሎት።
text አድርጊልኝ። እሺ፣ እሺ።
እሺ፣ እናመሰግናለን። መልካም የስራ